እግዚአብሔር ያለ የለም የለም እንደ አምላኬ ያለ የለም እንደ እግዚአብሔር ያለ የለም የለም እንደ አምላኬ ያለ የለም የለም አለኝ ከኢየሱስ ሌላ በስሙ ኃይል ከእስር ሚፈታ ከኃጢአት ዕዳ ነፃ አውጥቶ ምስጋናን የሚወስድ ብቻውን ከብሮ የለም ማዳን ከኢየሱስ ሌላ በስሙ ኃይል ከእስር ሚፈታ ከኃጢአት ዕዳ ነፃ አውጥቶ ምስጋናን የሚወስድ ብቻውን ከብሮ እኔ ምስክር ነኝ በኮሬብ ተራራ ሲናገር አምላኬ ከሙሴ ጋራ እኔ ነኝ እኔ ነኝ አልለወጥ ያለው የተናገር አምላክ ከጥንት ከጅማሬ ሕዝቡን የሚመራ በምድረ በዳ እስኪ እነሳ ሁሉን የረታ እሱን አምላኬ ጥንት የነበረው አሁን ዘላለ ብቻው የሚኖረው ሕዝቡን የሚመራ በምድረ በዳ እስኪ እነሳ ሁሉን የረታ እሱን አምላኬ ጥንት የነበረው አሁን ዘላለ ብቻው የሚኖረው ይናገሩ ነቢያት እነ ኢሳያስ ይመስክሩ ሐዋርያት እነ ዮሐንስ በዓይኖቻቸው ያዩት በእጄ ዳሰሱት ያመለኩት አምላክ ዛሬም የኛ ኢየሱስ እርሱ ሊመራ በምድረ በዳ እስኪ ነሳ ሁሉን የረታ እርሱ ነው አምላኬ ጥንት የነበረው አሁን ዘላለም ብቻው የሚኖረው ያለ የነበረ ደግሞም የሚመጣ ሁሉን የሚገዛ የእስራኤል ተስፋ እርሱ ነው የሆነልን የሕይወታችን ቤዛ አምነን እንድንተርፍ በዚህ ዓለም ብዥታ የለም ማዳን ከኢየሱስ ሌላ በስሙ ኃይል ከእስር የሚፈታ ከኃጢአት ዕዳ ነፃ አውጥቶ ምስጋና የሚወስድ ብቻውን ከብሮ ከፍ ባለ ዙፋን በታላቅ ክብር ነግሷል የኔ ጌታ በሰማይ በምድር ገና ከዚህ በላይ ዙፋን አንስተና ይገዙለታል ለታላቁ ስም ከኢየሱስ ሌላ ሌላ ላልሰማ ከአምላኬ ሌላ ጭራሽ ላልሰማ ከኢየሱስ ሌላ ሌላ ልሰማ ከአምላኬ ሌላ ጭራሽ ላልሰማ ከኢየሱስ ሌላ ሌላ ላልሰማ ከአምላኬ ሌላ ጭራሽ ላልሰማ ከኢየሱስ ሌላ ሌላ ልሰማ ከአምላኬ ሌላ